ጤና ይስጥልኝ እንግሊዝ ቤት
ሄሎ፣ ትናንት በደርግ ነበር።
እ
ትናንትና በ ከቤት ወደ አካውንት ትቼ ነበር።
ከቤት ቤት ወደ ባንክ አካውንት እሺ፣ አልገባልህም?
አዎ፣ እሺ፣ ገብቶ ከሆነ ቼክ አድርጊ።
እሺ፣ አንድ የቤት ቤት ቁጥርህን ንገረኝና ቼክ ላድርግልህ።
ያው በዚህ ስልክ ቁጥር ተሳደረ። እሺ፣ ዋላ ጌች ተሳይ ዘጋ አዎ፣ አንዴ እሺ፣ መስመር ላይ ጠብቀኝ፣ አትዝጋ።
የመላክ ፓርቲ መብራት ሆነ
ስንት ብር ነበር ያልከኝ? ሄሎ ሄሎ መብራት ነው።
Hello
Hello ስንት ብር ነው ወጪ ያረከው?
አ፣ አንድ ሺህ አንድ ሺህ እም፣ እሺ፣ መቼ ነበር ቀኑ?
ትናንትና እሺ አስራ አንድ ሰዓት ምናምን ከማታ ደውዬ እኮ እስክ- ይገባል ተንጠጥሮ ምናምን ብሎኝ ነበር።
እሺ ወደ ቤት ቤት account ተመልሷል። እሺ check አድርገው።
እሺ እሺ እሺ፣ መቼ ስንት ሰዓት ላይ?
አሁን አሁን አለ አንድ አሁን?
ሺህ ምናምን ብር ነው ያለው። አዎ
አሁን ገብቷል።
አዎ check አድርገው። እሺ ስለደወልክ እናመሰግናለን። መልካም ቀን።
Thank you.